ጤና ይስጥልኝ። ሀና እንደምንደርሰው
የስራ ነበረ የፈለኩት።
እሺ ሙሉ ስሞን ይንገሩኝ።
ተሻለ ታመነ፣
እሺ እድሜ
እድሜ ሀያ ሰባት አሁን በደወሉ ስልክ ይገኛሉ?
እ?
አሁን በደወሉ ስልክ ቁጥር ይገኛሉ?
አዎ አዎ።
እሺ የት አካባቢ ነው ሰፈሮት?
እ፣ አሁን ሽሮ ሜዳ ነኝ።
እሺ መስራት የሚችላቸው የስራ ዘርፎች?
እ፣ ስቶቭ ምናምን ጥ- ጥገናዎችን እሰራለሁ። ኤሌክትሪክ እሺ፣ ኤሌክትሪክ ላይ እሺ ም፣ sanitary installation
እሺ እ፣ በሙያው ምን ያህል ጊዜ ልምድ አለዎት?
ም፣ አይ የስራ ልምድ እንኳን እንትን አላልኩትም። ቴክኒክ እና ሙያ እንትን አለኝ፣ level two አለኝ በ sanitary
እሺ ስለ ጉዳይ ከየት እንደሰሙ ያስታውሳሉ? ስለ ጉዳይ መረጃ ከየት ሰሙ?
አይ አሁን ነው መረጃው የደረሰኝ እና እንደዚህ ስራ እየቀጠሩ ነው ምናምን ሲባል ሰምቼ ሰው ነው እንትን ያለኝ። ብዙም የጠለቀ እንትን አላ- አላወቅኩም።
እሺ ሙሉ መረጃዎትን ሞልቻለሁ። ወደ ስራ ገበያ ለመግባት አንድ ቀን ቢሮአችን መምጣትና orientation መውሰድ ስላለበው ቀጠሮ ለማስያዝ እንደውልዎታለን።
እሺ፣ አመሰግናለሁ።
እሺ መልካም ቀን።
እሺ